ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት
እና አሁን እኮ አውርቻችሁ ነበረ ኢቢ ብር ላይ እ፣ ገንዘብ አስገብቼ ዲፖዚት- አልገባ- እስቲ ቤት አልገባልኝም።
ቤት ቁጥር ከይ ነው።
አ
እሺ ቼክ ላርግልክ። ስንት ብር ነበረ?
ሁለት መቶ ብር
እሺ ቼክ ላርግልክ። ሰላም እ፣ እሺ
ሁለት መቶ ነው ያልከኝ።
አ
process ላይ ነው ይገባል። እሺ ትንሽ ጠብቁን፣
okay አ አሁን ቅድም እኮ- እናሳውቃቸዋለን ለቻፓዎች።
እና okay ገና አሳውቃችሁ ነው አዎ ትንሽ ኔትወርክ አስቸግሮን ነበርና አሁን እያስተካከሉት ስለሆነ እ፣ ትንሽ ታገሱ።
እሺ እሺ መልካም ቀን።